ጻፊላቸው ግን አንቺ ሰመረ መልሻለሁ ብሏል። እንደ ስልክ ሰጠሽው ደንቆሮ ጋር ሄሎ ሰምቼዋል ሰምቼዋል። እሺ ሰመር እያደረግክ ነው አ?
እሺ እያደረኩ ነው። ለፍቅር አሳውቂያታለሁ እኮ ይሄን።
አንተ በእናትህ አንዱ እያደረቀኝ መደወል ረሳሁት።
አይ ስድቡን ሰምቼዋል። ችግር የለውም record ለሚያደርግ አያሳስብ። እናንተ ጋር ብቻ መስሏቸዋል record
አይ እኔ ተናድጄ ነው እራሴ። አሁን ውሃ ነው የሚያስፈልገኝ። ውሃ ጣልኝ ስል
delivery ውሃ ገጠር ሆናችሁ እናመጣላችሁ ነበር ዝም በል። አሁን ገጠር ነው ምግብ
ገሪ ለቡኛ ምጥቃት የሚሆንብህ አይ፣ ስጨርስ እንትን ልበልልሽ። እሺ